ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ሰላም አሁን ደውላልን ነበር አንዲት እህት የቷ እንደሆነች ባላውቅም፣ ግን ምንድን ነው መሰለሽ ድንች ትናንትና በዚህ ሰዓት አካባቢ ጠይቀን ነበር እና አንድ ሰው ይጎለናል። አሁን ማሙላት እንችላለን?
okay፣ በዚህ ወይስ ቁጥር ነበር እ? እ? አዎ፣ በዚህ ቁጥር አዎ።
ነበር። እስኪ check አዎ።
አድርጉ።
ቅባቱን ግን refund አድርጎልን አቮካዶ ታዘን ነበር ሀያ አራት ሰው ነው የሚለው እሱ refund ይደረግልን ኧረ ሀያ አራት ሰው ነው እኛ ሀያ አራት ሰው ኬት እናመጣ የጉድሽ የጉድሽ በማንሳው ሀያ አራት ሰው ኬት እናመጣለን okay፣ አዎ፣ አራት ሰው ካልሆነ refund ይሁን።
አዎ ምልሽ ሀያ አራት እንትኑ ሀያ አራት ሰው ነው አይደለ group የሚለው አዎ፣ ሀያ አራት ነው የሚለው ግን አሁን እየጠየቅንሎት ነው። ካልሆነ ይስተካከላል። ሀያ አራት ሰው እስኪ- ከሆነ ደግሞ fail ስለሚያደርግ በራሱ ሰዓት ይመለስሎታል።
እሺ በቃ ከተስተካከለ ቅባቱን እንፈልገውለን የድንቹን ግን እንትን ድንቹ ማለት ትናንት ስላለው መች ነበር የከፈሉት?
ትናንትና ከሰዓት ያው አለ አሁንማ ያቀባዋል። አሁን ያስገቡበት አሁን አንድ ሰው እንጨምር።
active ላይ ስለሆነ አዎ፣ አሁን ይጨምሩ።
እሺ እሺ እሺ ማዚ በእናትሽ